ሄሎ ሰላም ጤና ይስጥልኝ ኢንዱስትሪስ
ሄሎ ሄሎ
ሄሎ ይስመኛል። እንትን ብር መሀል ላይ ቆሞ ነው። እንዴት ነው?
እሺ ደውለህልን ነበር አባ?
አዎ መቼ?
ከትናንት ወዳ ማታ።
እሺ የቤት ቤት ቁጥርን ነግረኝ ትችላለህ?
አዎ እሺ ንገረኝ።
ዜሮ ዘጠኝ እሺ
ሰላሳ ሰባት እሺ አርባ ስምንት አርባ ስምንት
ሰማንያ ዘጠኝ ሰማንያ ዘጠኝ ዜሮ ዘጠኝ
ሁለት ዘጠኝ መቶ ብር ነው አዎ
withdraw ነው ያደረገው አይደለ አባ?
አዎ አዎ አዎ እሺ ዛሬ ይስተካከልላቸዋል። እሺ አባ የ system ችግር ስለገጠማቸው ነው SantimPay ዎች ዛሬ ይስተካከልላቸዋል። ወደ Best Bet account አችሁ ይመለሳል እና anytime ሊመለስ ስለሚችል check አድርገው። እሺ የ Best Bet account ወደ በዝ- ወደ Best Bet ነው የሚመለሰው።
አ፣ ወደ Best Bet ነው የምመለሰው አዎ
አ፣ እና system ኡ ነው። ቆይ ግራ ገባኝ።
አዎ የእነሱ system ትንሽ ተበላሽቶ ነው። እሺ በ SantimPay የ SantimPay ስትመርጡ በ SantimPay አይደለ transmit የምታደርጉት?
አዎ አዎ እሱ የእነሱ transaction እንትናቸው ሲስተማቸው ትንሽ ስለተበላሸ ነው እሺ
እ፣ ለጊዜው ስለተበላሸ ነው። ዛሬ ግን ወደ bet bet account እንዲመለስ ስለ ይመለሳል።
እሺ፣ እሺ። ብዙም ደውለን ነበረ ግን ያው እንትን ነገ ምናምን አሉ። twenty four hours አሁን መጀመሪያ ታውቃለች።
yeah ይገባኛል አባት እንትን ብለዋል። ያው ለሲስተም ችግር ስለሆነ ትንሽ ማስተካከሉ ጊዜ ውሰድ ስለነበረ ነው። እሺ ከይቅርታ ጋር እሺ፣ ዛሬ እሺ።
ትንሽ ታገስ ነው እና check እሺ።
አድርገው። እሺ bet bet account ን እያለፍክ እሺ፣ እሺ፣ እሺ።
ስለደወልክ እናመሰግናለን። መልካም አይ፣ አመሰግናለሁ።
እሺ